ቤስት ቤት እኔ ስትልኝ ቤስት ቤት አዎ። እንዴት አመሻችሁ?
እግዚአብሔር ይመስገን። ለምን አመሻል?
ሰራ ስልኩ አዎ አዎ በቃ በጣም ደስ ደስታችንን ለመግለጽ ነው።
እሺ
አሉ ልጆች እናመሰግናለን።
አሉ እነ ብሩክ ምናምን አሉ አዎ አዎ አሉ አሉ እነ ብሩክ ተስፉ ተስፉ አለ ብሩኬ ወጣ ብሏል።
አለ ተስፉ አዎ ተስፉ ሽታ ነኝ ስልክ ካላብ ይዟል ግን
ነው አዎ ካላብ ደውሎ ነው እሺ እሺ ይሄ ቃላ ራሱ ሾርት በርሳቱ በጣም ደስ ብሎታል ብሏል።
እሺ እሺ ቃላ ብልላለሁ እሺ